ተቋረጠ አዎ ተቋርጦብኝ ነው። እና እንትን የኔንም ስልክ ልሰጥ እችላለሁ የባለቤታቸውንም ልሰጥ እችላለሁ። የእርሳቸውን ኪዳነ ማርያም ገብረ መድህን
ዜሮ ዘጠኝ
የባለብቻቸው ዜሮ ዘጠኝ ሀያ
ሀያ ሀያ ድጋሚ ዜሮ አምስት ሰባ አራት
ሰባ አራት የአምስት ፊደል
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አስራ አምስት አምስት አርባ ሁለት
ድጋሚ አስራ አምስት ነው ኖ አስራ አምስት አርባ ሁለት አርባ ሁለት ሰባ አራት ሀምሳ አንድ እሺ ስንት ዓመታቸው ነበር ያልሽው?
እም?
የአዲስ አበባ ናቸው።
አዎ አዲስ አበባ ናቸው ጀሞ አመታቸው ስንት ነበር?
ሰባ ሁለት እሺ፣ ሰባ ሰባ ሁለት ሁለት አዎ በጣም አሪፍ። እ፣ እኔ አሁን ድጋሚ ሪፖርት አድርግልሻለሁ። ሪፖርተሮቹ ይደውላሉ። በእርግጥ ወረፋ አለው ግን ይደውልልሻል።
እሺ አመሰግናለሁ። እሺ እሺ እናቴ መልካም እሺ መልካም ቀን እሺ